ጤና ይስጥልኝ ሁሉ ስፖርት ባኮምበት ነው።
ይቅርታ የነገርሽን ቁጥር ጠፋብኝ። አንድ ድገሚልኝ።
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስድስት ሰባ ስምንት ነው ሰባ ስምንት አስራ ስድስት
ዜሮ ዘጠኝ
ወይ ወረቀት ላይ ጻፉት ደንበኛችን
ያዝልኝ ስልክ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አዎ ቴንክ